Hello ሰላም ሰላም ከትምስት ነበር የምደውልዎት።
እሺ እ፣ ይቅርታ ምን ነበር ያለ የመጣ product ነበር ያለዎት ወይ?
አዎ አዎ የእንትን የመጣልኝ ሽቱ like group ነበር እና like አንድ ላይ እዛው ዘርግተን ስናየው በጣም እንትን ነው ደቃቅና እንትን የበሰበሰ ደግሞ ብዙ አለው የሆነ እርስዎ ጋር ነው ወቅቱ ወይስ የተመረጠ የተመረጠ እኔ ጋር ነው ለእንትኖቹ አል- ለ group ኦቹ አልሰጧቸውም ገና
መ-
እም፣ እም።
አልመለሱትም ለ driver?
ለ driver አይ አልመለስ ለድራይቨር ነው አልመለስ።
እንትን በሰዓቱ እነሱም ስራ ስላላቸው like እንዴት ነው እስክንመርጠው ምናምን ጊዜ ሄደባቸው።
እም።
ስለዚህ ሄዱ እነሱ አላስቆሙ ናቸው እና ይሄ ስለዚህ አሁን ያየ- B አሁን B የሚባለው type አሁን B የሚባለው B- type አ already አሁን ይቀየር ቢባልም እንደዚሁ ተመሳሳይ ነው የሚሆንበት። so ማለቴ እሱን ይወስዳሉ ወይስ refund ይደረግልዎት? አዎ እም፣ እኔ እንትን like ሬስቶራንትም አለኝ እና B type ምናምን እሺ ይላክልኝ ነበረ በፊትም ጀምሮ እም፣ ደንበኛቸው የእናንተ ደንበኛ ነኝ። ድንች ከእናንተ ነው የምወስደው ሁሌ እ፣ አዎ ሌላ ሌላ ነገሮች ከእናንተ ነው የምወስደው እና B type ልከውልኝ ነበረ። በጣም አሪፍ ነበረ እስከ የዛ እም፣ ሬስቶራንት ሲላክልኝ ማለት ነው። ይሄኛው maybe I don't know እም።
ወቅቱ ምናምን ካልሆነ በስተቀር
አዎ የሽንኩርቱ ያው ወቅቱ የወቅቱና ያው አዎ የአስረካቢው ከተለያየ እንትን ገበሬ አዎ ስለሆነ የምንረከበው አዎ ከዛ አዎ አንጻር ነው። አሁንም ቢሆን ግን እም።
መልሶ ሌላ ይቀየር ቢባል ከዚህ ያው ነው ተመሳሳይ ነው የሚሰጡን።
የሚመጣልን።
አዎ ስለዚህ አዎ ተመሳሳይ ነው የሚወጣው ተቀይሮ የሚወጣው
እም።
የ refund እናርግሎትና እንትን ይላሉ ወይስ እሱን እም፣ መልሰውት ማለት ነው?
ሙሉ ለሙሉ ተ- እስቲ ሙሉ ላማክራቸው ለሙሉ ነው ያለኝ።
መልሰው okay፣ I I think ደውሉልኝ ወይ እንደዚህ ይሆንና ይሄ ቁጥር እም፣ ነው፣ በዚህ ቁጥር ልደውል።
ይደውሉ ችግር የለም።
አዎ በዚህ በቃ እደውላለሁ፣ ችግር የለውም።
እሺ እሺ፣ እኔ ያለውን ደውሉልኝ እሺ ላማክራቸውና
እሺ እሺ እሺ እንትን አትመልሱም አይደል? ደቀተ የተበላሸውን part አይ እንደዛ እንኳን አይመለስም።
እም፣ ከተመለሰም ሙሉ ለሙሉ ነው የሚመለሰው።
okay እሺ እሺ ሙሉ ይደውልልኝ።